ሜሮን ሄሎ
ወይ
አሁን ወደ ሰማንያ አንድ ሰማንያ ስምንት ደውለው ነበር Flintstone ነው እ hello hello አቤት አቤት ጤና ይስጥልኝ ሄሎ
ሄሎ
አሁን ደውለው ነበር Flintstone Homes
አዎ አባይ ባንክ ነበር የደወል ነው ከዛ ናችሁ
አይ ባንክ አይደለም ይሄ ፍሊንስቶን ባንክ አይደለም ፍሊንስቶን እ፣ ነው የደወሉት
እሺ በቃ ይቅርታ